ጤና ይስጥልን ጤና ይስጥልን ደንበኛችን ነው። ደንበኛችን ይሰማዎታል? አብሮ ይስጥልን። ሄለን ስቶኪስት ነው ከቢጃይ ጥሪ ማዕከል ለምን ደውለው?
አይደል?
ከቢጃይ ጥሪ ማዕከል ለምን ደውለው? ሄለን ስቶኪስት ነው።
ምን ስልኬ ሄለን ሄለን ስቶኪስት ነው።
ሄለን ብሎ ምን አልኩኝማ?
ደንበኛችን የቢጃይ ምርቶችን ይሸጣሉ ሰው?
አዎ፣ አዎ፣ እሺ። የቢጃይ መለያ ቁጥር በአጭር የጽሁፍ መልእክት ተልኮልዎታል?
አዎ። አለ
በስልኮ ተልኮልዎታል አይደል? እሺ። ይሄን ለማረጋገጥ ነው። መልካም ቀን ይሁንልዎት። እሺ።